ያስጀመረኝ እሱ ያስጨርሰኛል። በሕይወት ዘመኔ ድንቅን ያደርጋል። አላቋርጥም ከዳር እደርሳለሁ። የተናገረኝ ጌታዬ ታማኝ ነው። አላቋርጥም ከዳር እደርሳለሁ። የተናገረኝ ጌታዬ ታማኝ ነው። መንገድ ለሱ ሰጥቼዋለሁ። ኃያል አምላክ ነው ከኔ ጋር ያለው ምንም አልሰጋም። ምን ይሆን ብዬ እደርሳለሁ ቃሉን ታምኜ ክንዱን ታምኜ አምላኬ ነው የታመንኩት ከሱ ጋር ነው የወጣው ይረዳኛል እሱ ያግዘኛል እግዚአብሔር የራሱ ታቆመኛል ይረዳኛል እሱ ያግዘኛል እግዚአብሔር የራሱ ታቆመኛል ያስጀመረኝ እሱ ያስጨርሰኛል በሕይወት ዘመኔ ድንቅን ያደርጋል አላቋርጥም ከዳር እደርሳለሁ የተናገረኝ ጌታዬ ታማኝ ነው አላቋርጥም ከዳር እደርሳለሁ የተናገረኝ ጌታዬ ታማኝ ነው መንገድ ለሱ ሰጥቼዋለሁ ኃያል አምላክ ነው ከኔ ጋር ያለው ምንም አልሰጋም ምን ይሆን ብዬ እደርሳለሁ ቃሉን ታምኜ ክንዱን ታምኜ አምላኬ ነው የታመንኩት ከሱ ጋር ነው የወጣው ይረዳኛል እሱ ያግዘኛል እግዚአብሔር የራሱ ታቆመኛል ይረዳኛል እሱ ያግዘኛል እግዚአብሔር የራሱ ታቆመኛል አንዴ ወጥቻለሁን ያልመለስም ማዕበሉን አይቼ ከቷልና ወትም ብዙ ተናግሮኛል ሁሉ ያወሰኛል እግዚአብሔር እሱ እንዴት ይተወኛል ሲመራ አይቻለሁኝ እኔ ሲያሻግር አይቻለሁኝ እኔ ሲመራ አይቻለሁኝ እኔ ሲያሻግር አይቻለሁኝ እኔ እረሱ ትልቅ ነው ነገሬ የያዘው እረሱ ትልቅ ነው መንገድ የሚቀይሰው እረሱ ትልቅ ነው ነገሬ የያዘው እረሱ ትልቅ ነው መንገድ የሚቀይሰው አምላኬ ነው የታመንኩት ከሱ ጋር ነው የወጣው ይረዳኛል እሱ ያግዘኛል እግዚአብሔር የራሱን ታቆመኛል ይረዳኛል እሱ ያግዘኛል እግዚአብሔር የራሱን ታቆመኛል ኋላዬን የረሳው ወደፊት ሄዳለሁ ያስቆመኝ ረስቼ ወደፊት ሮጣለሁ የኋላዬን የረሳው ወደፊት ሄዳለሁ ያስቆመኝ ረስቼ ወደፊት ሮጣለሁ እሄዳለሁ እሄዳለሁ የተናገረኝ ጋር እደርሳለሁ እሮጣለሁ እሮጣለሁ የተናገረኝ ጋር እደርሳለሁ አልቆምም መንገድ ላይ አልቆምም አላለኝ አምላኬ ያወራኝ አልቆምም መንገድ ላይ አልቆምም አላለኝ አምላኬ ያወራኝ የተናገረኝ እሱ ታማኝ ነው የተስፋ ቃሌን እይዘዋለሁ የተናገረኝ እሱ ታማኝ ነው የተስፋ ቃሌን እወርሰዋለሁ መቆም የለም በሕይወቴ እንዳሰበው ያጠራቴ እጄን ይዞ የመራኝ ጌታዬ ነው እሱ ታማኝ መቆም የለም በሕይወቴ እንዳሰበው ያጠ ከሳሽ እጅን ይዞ የመራኝ ጌታዬ ነው እሱ ታማኝ አልቆምም መንገድ ላይ